ሄሎ ሰላም ጤና ይስጥልን። ቴሌቪዥን ፕሊዝ ካልነን ይልስ ሞክሩ።
አቤት
ፕሊዝ ካልነን
ምን
ፕሊዝ ለሚል
ምን ሆነስ? ምን ሆኖቦት ነው? ጌሞቹን ለመጫወት ፈልገው ነው?
አዎ
እ እ ስርቆት ባለቤት አለ እ እ ኮይን ኮይን ግዟ ያለ ኮይን መጠቀም አይቻልም። ኮይን ለመግዛት ሁለት ቁጥር አለ
ሁለት ቁጥር እ ለመግዛት የሚል ኮይን ስርቆት ባላንስ መኖር አለበት። ኮይን ነው የሚገዙት ለጥያቄ ነው።
እሺ
እሺ